ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምን ልርዳዎ
አሁን ደውዬልሽ ነበር።
እሺ
አማራጭ መንገድ ነግረሽኝ ልኬዋለሁ። shot ኡንም አካውንቴንም ልኬዋለሁ።
እሺ ቴሌግራም ላይ ስምዎት ማን ነው?
ግሩም ግርማ ልኬዋለሁ። እሱንም አካውንት
ስምዎት ማን ነው? ቴሌግራም ላይ ግሩም ግርማ
እሺ አስተላልፈንልታል። ሲገባ እናሳውቆታለን። እሺ